Hello ሰላም ነኝ።
ሰላም እንዴት አመሸሽ?
እ እንዴት ደህና፣ እግዚአብሔር ይመስገን። order ነበር ስልሳ አራት ስልሳ ሁለት እ እ order ነበር ስልሳ አራት ስልሳ ሁለት
ስልሳ አራት ስልሳ ሁለት ስልሳ ሁለት ምን ነበር?
ኧረ የት ነው የሚያልቀው? በዛ ላይ የፈረንጅ ነው።
Okay ፈረንጅ አትሰራም? list ውስጥ የለህም? list ውስጥ የለህም?
ነበርኩ።
Okay እሺ። አዲስ አበባ ኢትዮጵያ ነው የሚለው?
ኧረ ምን አፓርትመንት ምናምን አልፋ ምናምን ነው የሚለው አፓርትመንት የአፓርትመንት የት እንደሚያልቅ አላውቅም።
ቆይ እስኪ አንዴ እሺ ልየው።
እሺ እህቴ።
እሺ አባ okay ደምስ ሰውዬ እንዴት ነህ?
አለን እግዚአብሔር የተመሰገነ ይሁን። አስራ ሶስት ስድስት አስራ ሶስት Alpha Alpha apartment ነው
ቂርቆስ
እ ቂርቆስ ነው
Alpha apartment የት ነው? እ አቤላ Alpha apartment የት ነው? apartment Alpha መልካም ምሽት እህቴ።
እ hello ደምሰው ወየ ታ- አ- Alpha apartment የት እንደሆነ አታውቀውም?
ኧረ በፍጹም
እኛ ራሱ አላውቀውም እኔ ራሱ የት እንደሆነ map ላይ ወይ
የማላውቀው ቦታ ማለት
ወይ ደውልለትና
እንደ ፈረንጅ እኮ ነው። አበሻ ብሎ ችግር የለውም። የእኛ ሀገር ሰው ሲሆን በዚህ ቀንሳ በዚህ ወጣ በዚህ ገብቶ ይላል።
አዎ አሁን ስደውል ለምን እንደምን ታውቂያለሽ? Apartment room number this ብሎ ቁጭ ብቻ ነው የሚልልሽ።
አዎ ቆይ እስኪ ፌቪ Alpha apartment የቱ ጋር ነው? የደምስ order የፈረንጅ order ነው። Alpha apartment ስልሳ አራት ስልሳ ሁለት አይ ይሰራዋል እኮ እ፣ ቦታው ስልሳ ሁለት አዎ እስቲ ቆይ pin ኡ ግን የሚያሳየኝ ወደ
ቂርቆስ ክፍለ ከተማ አካባቢ አዎ ነው?
ወደዛ ነው የሚያሳየኝ፣ ወደ ቂርቆስ አካባቢ ወደ ወደ ጋዜቦ አደባባይ ነው። እንደዛ ነገር ነው የሚያሳየኝ።
እና pin ኡስ ልክ ነው ሰላሜ ተገልጅ pin ኡን- ጋዜቦ እሺ እሱን አይልሃለሁ። እሺ
ኧረ ሁሉንም እዩ እንዴ እሺ አባ።
ቀልድ ነው እንዴ ፈረንጅ ጋር ልታገል እንዴ የሞተረኛም ከሆነ እንዲወጣ እሺ የሞተር አይሆንም አይደለ ፌቪ?
እስኪ የሞተር እ የቱ ጋ ነው? ወደ መስቀል ፍላወር ነው የሚያሳየን ያለው map ላይ።
እና ከ- ከገርጂ መስቀል ፍላወር በስታት በዘጠና አምስት ብር ፔን ትክክል ነው እንዴ ሰላሜ?
okay ቆይ እስኪ የእንትን ነው እንዴ የሞተረኛ order ነው?
ሲያዩትም የሚያሳየው ዘጠና አምስት ብር ነው።
አዎ ዘጠና አምስት ብር ልክ ነው። የሞተር አይደለም አለችኝ
አምስት ነጥብ ስንት ኪሎ ሜትር ነው?
እ ስንት ኪሎ ሜትር ነው?
ቆይ እሱን ፒን ላድርግልህ ያው
ወይ ሲያከብታ ያማክራሉ ሀገሬ ሰው።
አምስት ነጥብ ሶስት ኪሎ ሜትር ነው።
አምስት ነጥብ ሶስት አዎ
ኧረ በስመ አብ። በምን በምን በቃ እንግዲህ ኧረ እንደው አይ ባሉሽ
እሺ ሰው ደህና ደህና
ኧረ እንደው ቦታው የሚያውቅ driver ካገኛችሁ ግን አውጡልኝ፣ ማርያምን አፓርትመንቱን እኔ እቸገራለሁ ቦታውን ስለማላውቀው ካገኛችሁ አስወጡልኝ። ሰላም እሺ።
እሺ እሺ እነግርልሃለሁ።
አዎ፣ አዎ፣ የሚያውቅ driver ካለ እዚህ በፊት አድርሶ ምናምን እሺ እሺ መስቀል ፍላወር በዚህ ሰዓት ኧረ በኢየሱስ ኧረ እንደው ቢዩ ምን እየሰራ ነው ክርስቶስን